ሄሎ ሄሎ ሰላም ጤና ይስጥልን ቤተሰቤት እንዴት ነሽ እናት ሰላም ነሽ አለ ምን ልርዳክ እ ሁለት ጌት ላይ ዊን ሆነን ነበረ እሺ እና እ ሁለቱንም አልሰጠንም ዝም ብሎ ቆልፎ ዝም አለ
እ እሺ ካሸር ኮድ አንተ ትነግረኛለህ ቼክ ላድርግልህ እ የስኬ ቁጥሩን አዎ ካሸር ኮድ የምትላለች ብቻ መጨረሻ ላይ እ ካሽ ካሸር ኮ- ካሸር ኮድ የምትላለች መጨረሻ ላይ ካሸር ኮድ አዎ እሺ ካሸር ኮድ አምጣ የቱ ጋር ነው አውጣ ቶሎ ብለህ